hello hello አቤት።
ሰላም ሶፊ፣
አዎ፣ ከስብጭት ነበር የደወልኩሎት።
እሺ፣ እ፣ ይቅርታ ፓፓዬ order አድርገውን ነበረ።
አዎ።
እሺ፣ ነገ እንዲመጣ ለማድረግ ነበር። የት ይመጣሉት?
እ፣ ወረዳው ት- ልደታ ጤና ጣቢያ፣ ወረዳ ሁለት ጤና ጣቢያ።
ልደታ ዜሮ ሁለት ጤና ጣቢያ ነው።
ወረዳ ሁለት አዎ። እሺ፣ እሺ። ነገ driver ሲደውልሎት ያንሱላቸው።
እሺ፣ እሺ፣ እሺ፣ መልካም ምሽት። እሺ።
እሺ።